ሄሎ hello፣ ሰላም ነሽ እናት?
እግዚአብሔር ይመስገን።
አንድ ሚሊዮን አራት መቶ ሺህ ባንክ ያለው ራይድ የሚሰራው የነበረች መኪና አለች።
አዎ አለች።
እሱ ነው የምፈልገው ለልጄ ስድስት ከሀምሳ
እ እንትን ስድስት ከሀምሳ ለእጅ ይፈልጋል።
ለይ- ነገ ይዤ ልምጣ።
ከነገ ወዲያ
አዎ ከነገ ወዲያ የት ነው የምታየው? መስቀል ፍላወር የቱ ጋር መስቀል ፍላወር ናዝራ ሆቴል ፊት ለፊት ናዝራው? እሺ በቃ እሺ።
እሺ፣ እሺ።